Hello ሰላም ጤና ይስጥልኝ Best Bet
ውዝዶ አድርጌ ነበረ።
እሺ መቼ ነው?
አሁን ዛሬ እሺ
ግን ወደ voucher ነው ሄደው ከአሁን በፊት ደውዬ ነበር።
እሺ
ወ- መመለስ ፈልጌ ነበር ወደዛ።
እሺ voucher code ዋን ትይዛትና voucher code ዋን አይተሃታል አይደል?
አዎ አይቻታለሁ።
ስድስት digit አንድ spelling ያለው ማለት ነው።
አ አ ከዛ እሷን voucher copy ታደርጋትና ከላይ deposit የሚል አለ አይደለ?
አዎ deposit አለ።
የሚለው ዲፖዚት ለማድረግ ስትሉ
አዎ እሷን አለ።
deposit ስትነካት deposit voucher፣ SantimPay ና Chapa የሚል አለ አይደለ? deposit እ- voucher የሚለውን ትነካዋለህ።
አዎ deposit እሺ።
voucher የሚለውን ትነካውና እም፣ ከዛ dashboard ያመጣልሃል።
እሺ፣ እዛ ላይ ኮዷን paste ማስገባበት አዎ፣ የምታስገባበት እሺ።
እሱም paste ካደረግክ በኋላ deposit አ።
ስትለው ወደ Best Bet account ይመልሰዋል ማለት ነው።
እሺ፣ አመሰግናለሁ።
እሺ መልካም ምሽት።